ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ።
እግዚአብሔር ይመስገን።
ባለ- አለን እግዚአብሔር ይመስገን። ባለፈው እናንተ ጋር አንድ ጨረታ አቅርቤ ነበረ።
እሺ ደንበኛችን አዎ፣ እንዳልኩን አላወቅም።
ቢጂአይ ድረስ ይነግሩኛል?
አዎ፣ ኮዱን አዎ ሀያ ሁለት ሰማንያ አምስት ሀያ ሁለት ሰማንያ አምስት አስራ ሰባት ሀምሳ ስድስት ሰባት ሀምሳ ስድስት ደንበኛችን አንድ መስመር ላይ ጠብቁት። ሀያ ሁለት ሰማንያ አምስት
አስራ ሰባት ሀምሳ ስድስት
ደንበኛችን message የተላከሎት ቁጥር ይሄ ነው።
አዎ
እስኪ አንድ መስመር ላይ ጠብቁኝ። እንደግሜ check ላድርገው።
okay ይቅርታ hello ወይ እሺ ደንበኛችን የመጨረሻ ስልሳ አምስት ይቅርታ ሀያ ሁ- አ- የመጨረሻው ስልሳ ስልሳ አምስት ነው። ሀምሳ ስድስቱ ስልሳ አምስት ላር አዎ አዎ አዎ ስልሳ አምስት
ዩኒቲ